ጤና ይስጥልኝ ቤስት ቤት ዮርዳኖስ ነኝ ባንኮች ናቸው
ያው ቤስት ቤት እንዴት ነው? እኔ ሶስት መቶ ሲደረው አልግኖም ቴሌብር ቴሌብር የለም በቻዋታ ሐሪፍ ስፖርት የለም በቻዋታ ቤስት ቤት የለም።
ዊዝድሮ አድርገው ነው
አዎ ስንት ጊዜ ደውል እኔ ገንዘብ በካርድ ነው በሁሉም በካርድ ነው።
እሺ ስንት ጊዜ በዚህ ስልክ ደው- ቁጥር ነው በዚህ ስልክ ቁጥር ነው ሄሎ እ ሄሎ በዚህ ስል- በዚህ ስልክ ቁጥር ነው
አስራ አምስት እሺ ቆይ አንዴ መስመር ላይ ጠብቁኝ እሺ እንገሩኝ አስራ አምስት
አስራ ሰባት አስራ ሰባት ሰባ ሰባት ሰባ ሰባት ሀምሳ ስምንት ነው አስራ ስምንት ቻው አስራ ባዶ አምስት አስራ ስም- አስራ አምስት አስራ ሰባት ነው
አ ሰባ ሰባት
እሺ ከዛ አምሳ ስምንት ሀምሳ ስምንት ነው ሾባ ደውል ቤት ቤት ደውል ሁሉም ትንሽ ጠብቅ ይገባል ሁሉም ትንሽ ይቀበ- ይገባል
ቆይ check ላድርግሎት መስመር ላይ ጠብቁኝ check እያረኩሎት ነው እሺ
እሺ እሺ withdraw ያደረጉት amount ስንት ነው ሄሎ
አ ሄሎ withdraw ያደረጉት amount ስንት ነው
እ ሶስት መቶ ነው
እሺ
withdraw withdraw ውስጥ የለም ቴሌብር የለም ቆይ ጠብቁኝ check እያረኩሎት ነው እሺ አንዴ መስመር ላይ
ሄሎ ቼክ እያረኩ ነው ቆይ አንዴ እሺ ኔትወርክ ነው ትንሽ ያስቸግራል ለዛ ነው አንዴ ጠብቁኝ
እሺ አሁን ብር እ፣ ከበ withdraw አድርገው ግን አልገባልኝም ነው አደለ ወደ account ኡ አልገባሉትም ወደ ቴሌብር account ኡ አደለ
አይደለም አ፣ አይደለም ቴሌብር የለም እኮ ቴሌብሩ ላይ አልገባም
አልገባ አይ አልገባም ነው ጥያቄዎት ነው የምለው ት- check እያደረኩሎት ነው ቆይ አንዴ ጠብቁኝ እዚህ ላይ ምንም እያሳየኝ ስላልሆነ ቆይ አንዴ ጠብቁኝ ኔትወርክ ነው ትንሽ load እስኪያደርግ ትንሽ ሰዓት ይፈጃል ለዛ ነው እሺ ቶሎ እኔ አማርኛ ትንሽ ትንሽ ታውቃለህ አልችልም። እኔ አማርኛ አልችልም። በሶማሊያ
በእንግሊዝኛ ይሞክራሉ በእንግሊዝኛ እሺ ቆይ አንዴ እሺ transaction already processing ነው የሚለው ገብቷል ሳይሆን processing ስለሆነ ይገባሉታል። እሺ አብዲፍ አብዲፍ ተፈታህ ሻርፊፍ አሊ ነው አይደሉት?
አዎ በቃ መስመር ላይ እንትን ላይ processing ላይ ነው already balanced ሳይሆን processing ላይ ነው ይገባሉታል። ትንሽ ይጠብቃል።
ስንት ሰዓት ይገባል? ስንት ሰዓት ይገባል?
በኔትወርክ ምክንያት ነው ሊሆን የሚችለው። ስለዚህ ይገባሉታል። already እዚህ ጋር balanced አይደለም የሚለን processing ስለሆነ ይገባሉታል። ላይ ሁለት ሰዓት ምናምን ቢሆን ነው maximum የሚጠብቁት ይገባሉታል።